स्वरूपज्ञानस्तु सोष्ठात्
Hi, नहीं आवाज sorry, सुनी कमी के लिए तरफ
हेलो हेलो
Taki, አቤት
እየሄድክ ነው?
አዎ እዛው ደርሼ ዕቃ እያወረድኩ ነው ወረዳዎች ፍርድ ደግሞ ቤቱ ጋር?
ቀሩብኝ አዎ በጣም አሪፍ። ፓስፖርት ንገሩህና ICT ይዘህ ሄደሃል እንዴ?
አኑ ብያቸው ነበር ወረዳዎች እስካሁን እቃውን እያወረድኩ ነው እኔ አልደረሱልኝም ሶስት እስካሁን ደውልላቸው። አዎ ይምጡና እሷን set up አድርገህ ደውልልኝ። በእናትህ printer ሯን print አድርገው ይሞክሯት።
አይ እንደ normal እንትን ይዘን መጣን በኋላም አስተካክለን እንትን ለማለት እስከነ normal ሙሉ print እስከነ አዎ ከነ እንትኑም ፕሪንተሩም እ፣ ኮምፒውተሩንም ይዘን መጣን እ
ኮምፒውተርም
አዎ አልናበብ ቢል ደግሞ እንትኑ እንደዛ እንዳይል ብለን ሁሉንም ይዘን መጣን። አቤት አቤት፣ ሄሎ ሄሎ፣ ሄሎ
አቤት ሄሎ